እንትን ቅድም ደውዬ ነበርና hello ይሰማል?
አዎ ቅድም ደውዬ ነበርና በቴሌግራም ቁጥር ላክልን ምናምን ብለውኝ ነበር።
እሺ
ከሁሉ ስፖርት withdraw አድርጌ ነበር ብርና እሺ
በሳንቲም በፔይ በኩል ማለት ነው።
እሺ ከዛ አልገባልኝም ብሩ ደግሞ
እሺ ቴሌግራም ላይ ላኩልን። screenshot screenshot አድርገው አዎ በወደ ዜሮ ዘጠኝ ሰባት ስምንት ስልክ ቁጥር ሰጥተውኝ ነበርና ወደዛ ላኩት።
ማን ነው የሚለው ስሞት የቴሌግራም የተ- ሽሙዬ ሽሙዬ ፍቃድን ነው የሚለው አሁን የላኩት።
ሹምዬ
አዎ
ሹምዬ ፍቃደ ነው የሚለው የ- ፍቃደን አዎ ፍቃድን እሺ okay ስልኮትን
የ- የ- የ- የእንትን transfer ያደረኩበትን ነው አ ስልኮትን የላይ ዜሮ- ያሉ የሁሉ ስፖርት የሚጠቀሙበትን
ዜሮ ዘጠኝ አስራ አራት አንዴ
ሰማንያ አንድ አንድ ጊዜ አንድ ጊዜ ደንበኛችን እሺ እሺ
እሺ ዜሮ ዘጠኝ አስራ አራት ሰማንያ አንድ እሺ አርባ እሺ ዘጠና አምስት እሺ አታልፍ ይሉታል። ስለዚህ መልስ ስናገኝ እዛው ቴሌግራም እናሳውቆታለን።
እሺ እሺ